ጤና ይስጥልን ቢጫ ኢትዮጵያ መቻሮ ነኝ። እባክዎ ምን ልርዳው?
የሆነ ማሽን ተበላሽቶብን ነበር ፈረንሳይ።
እሺ የኮ- የቢጃ ኮሎትን ያውቁኛል?
እ የቢጃ ቁጥሮትን ይንገሩኝ። ኮድ ሀያ ሦስት ሰላሳ አራት
እ፣ ቴክስት አልገባሉትም ደንበኞች አጭሩ የጽሑፍ እ? ሄሎ ደንበኛችን ይሰማል።
አ- አሁን ይሰማል።
እ፣ አጭር የጽሑፍ መልእክት አልገባሉትም። BGI ኮዶትን የሚያሳይ አሁን አልገባም። አሁን አሁን ሳይሆን ትንሽ ቆይቷል። ደንበኛችን ከትንሽ ቀናት በፊት
አልገባም። አሁን ገባ። እሺ እ፣ የተመዘገቡበትን ስልክ ይንገሩኝ። በየትኛው ስልክ ነው የተመዘገቡት? ስልክ ቁጥር ስልክ ቁጥሩ አዎ
እሺ አውጥቼ ልንገርሽ። የወጋዩ ስንት ነበር? አስራ አንድ የወጋዩ ዜሮ ዘጠኝ አስራ
ምን አሉኝ?
ዜሮ ዘጠኝ ስልሳ አስራ አንድ አስራ አንድ
ስልሳ ሰባት ስልሳ ሰባት
ሰባ ስምንት ሰባ ስምንት ስልሳ ሁለት
ስልሳ ሁለት። እሺ፣ ትንሽ ጠብቆኝ እሺ ነው